Hello. ተናጥልኝ አብሮ ይስጥልን።
እና ትላንትና ቴሌግራም ላክኝ ብዬ ልከሽ ነበር። እንትኑን አትይም ብሩ
እሺ፣
አሁን እንትን አልቻለም። ምንድን ነው ችግር አለ እንዴ?
የቴሌግራም ቁጥሮት ንገሩኝ።
ዜሮ ዘጠኝ ሀያ አምስት
ዘጠኝ ሀያ አምስት ሰማንያ አንድ እሺ፣ ዜሮ ሰባት አርባ ሰባት
አምስት መቶ ብሩ ነው።
አምስት ሺህ ብር አምስት ሺህ ብርና አምስት መቶ ሁለቱን እንትን አደረኩት።
withdrawal አላኩም deposit ያለው እኮ አምስት ሺህ ብር አስገብቻለሁ። በሌላ እኮ ግን withdrawal code ኡን አላ- አላኩልንም።
OK፣ በቴሌግራም ልካለሽ ይሄንን አለም withdrawal code ኡ እኮ ነው መላክ ያለብን።
ነው እንዴ?
አ እሺ እሺ።